እኔ ሁሉ ስፖርት ባኮም ልርዳዎት?
ሰላም ነው እንዴት ዋላችሁ?
እግዚአብሔር ይመስገን።
ሁሉ ስፖርት ነው።
አዎ ሁሉ ስፖርት ነው። ምን ልርዳዎት?
አንድ ችግር ገጥሞኝ ነበረ እሺ
እናንተ ጋር ተጫውቼ አባተር እም፣ ትናንትና ወደ ቴሌብር አይሰራም ነበር። ወደ ማታ ላይ ሳየው cashout ስለው ሰባት መቶ ሀምሳ ብር ወደ ቆረጠ፣ ግን ቴሌብር ላይ አላከልኝም።
እሺ ቴሌግራም ላይ ላኩልን screenshot አድርገው ቴሌ transaction history።
አ አለ hello ምን አልሽኝ?
transaction history ውን screenshot አድርገው አዎ።
ቴሌግራም ላይ ላኩልን።
እሺ እሺ እሺ